አስገለም አሊባባ ሁለት ሺህ ሁለት ሞዴል ጤና አስገለም አሊባባ ይቅርታ፣ ሁለት ሺህ አንድ እግዚአብሔር ይመስገን።
ቲክቶክ አይቼ ነበር ስልካችሁ ደወልኩላችሁ እሺ
እና መኪና አላችሁ? የጭነት መኪና አዎ፣ አላችሁ?
የ- የጭነት መኪና አሁን ላይ የለንም አባት።
አይደለ? ምን ምንድን የብን ያላችሁ?
ምን እ፣ የጭነት ምንድን ነው የፈለጉት እርስዎ?
ኦ፣ ኦባማ አይ፣ ኦባማ እም፣
ኦባማ ነው ያሉኝ።
አዎ ኦባማ።
እሺ ደ- ልደውልልዎት?
እሺ ደስ ይለኛል።
ስልኩ እ፣ ማን ልበል ስሞትን?
ሀብታሙ
እስከ ስንት ነው የሚችሉት?
አ፣ ባንክ ያለበት አገኛለሁ።
እሺ
በቃ እና ያን- ማመቻችተን እንደውላለን።
እሺ እሺ እሺ